being in the know of art.
ሄሎ ጤና ይስጥልኝ ቤት
ልዩ ነኝ። ኮፒ እየመዘገበልን አይደለም። ወንዶ ብነት ወንዶ ገነት አዎ፣ ኮፒ እየመዘገበ አይደለም። ባላንሳቸው ላይ ሂሳብ እየጨመረ ነው።
እሺ ጠብቂኝ አንዴ
ኮፒ አንመዘገበም። ህሌን ያን በአስር አርባ አስር ነው ያለው።
hello አቤት እ፣ check እያደረገ ነው እሺ ትንሽ ጠብቁን